ስፖርት ነው የምወደው።
ትናንትና ከቴሌ ብር ወደ ሁሉ ስፖርት ብር አስገብቼ ከትላንት ወዲያ እሺ
እና message ኡንና ስልክ ቁጥር ላክ ብላችሁ በቴሌግራም ልኬ ነበር። እስካሁን ድረስ ምንም መፍትሄ አልሰጣችሁ።
መቼ ነበር የላኩልን በቴሌግራም?
ከትላንት ወዲያ
ማን ነው የሚለው ስሞት የቴሌግራም?
ጽናት በአማርኛ
እሺ ጽናት አስተላልፈንሎታል። መልስ ስና- ስናገኝ ስለምናሳውቆት በትዕግስት ይጠብቁን። እሺ
እሺ